ሄሎ አቤት ሀኒ ነኝ ባይ እ ሀና ነኝ እሺ አልቻ አውቄያለሁ እ እንትን አሁን ስልክ ተደውሎልኝ ነበር ጽጌሬዳ እሺ፣ የምትባል ሴትዮ እ- ማለት ነው እሺ እና ወደ ጽጌሬዳ ነበር የምንሄደው አለች እ ቅ- በቅጥቅጥ ነበር የወጡትና ሰው እየጫነብን ነው
እላያችን ላይ አዎ እኮ እንትን ላይ ታስገቢዋለሽ እሺ ማታ እንደዚህ የሚሉትም ታርጋ ነግራሻለች አ?
አዎ
ታርጋውን በቃ complain ላይ መግባት እስከ ዛሬ የሚመጣውን information ታስገቢያለሽ አ?
አዎ complaints ላይ አዎ compliance ማ እየገባ ነው እኮ አዎ ሰው ግን ምን እንትን ይበለኛል?
ታርጋውን ደግሞ ትልኪልኛለሽ እሺ እሺ እሺ እሺ ቆይ compliance ኡ ሰሞኑን እየሰራልኝ አይደለም ለእሉ ነግራት ወይኔ ኧረ በይ ንገሪያት ይሄ መግባት አለበት እሺ ይሄ በጣም ወሳኝ ነው እሺ እሺ እሺ እ